ሄሎ ሄሎ ሰላም ጤና ይስጥልን ቢንያታ አቤት ከዊ ፕላስ ነበር የምደውለው የእኛን application አውርደው ነበር
አውርጄ ነበረ ለአሽከርካሪነት ነው ወይስ ለተጠቃሚነት ለመጠቀም እሺ አሁን ግን እርስዎ የተመዘገቡት አሽከርካሪዎች የሚመዘገቡበት ላይ ነው አሽከርካሪዎች የሚመዘገቡበት ላይ ስለሆነ የተመዘገቡት
መች ተመዘገብኩ? አቁ አስቁሜዋለሁ።
አዎ register አድርገው ነው ያቆሙት
አዎ አዎ እኮ ለዛ ነው እኮ ወደ እዛ መሄድ ያልቻሉትኝ አሽከርካሪ የሚሞላው ገጽ ላይ ስለሆነ ነው ያሉት። ተጠቃሚ ግን ስለሆኑ ዊ ፕላስ solution user የምትላለች እሷን ሲሞሉ ሌላ መጠየቅ የለውም። በቃ መጠቀም ነው፣ አገልግሎቶቻችንን መጠቀም ነው የሚችሉት ማለት ነው።
እሺ ለዛ ነው። አመሰግናለሁ።
እሺ እሺ እሺ